ጤና ይስጥልን በሽት ቤት ቤቴ ነው የምንረዳው።
ደህና ይስጥልኝ። እንትን በሽት ቤት ትናንት ማታ ማታ አረገ ዲፖዚት ውስድሮ አረገ ሶስት መቶ ብር ውስድሮ አረገ። ገና አልገባም ቢን ግን ያለ ነው።
እሺ ይሄ ነው የበሽት ቤት ስልክህ?
አዎ፣ ይሄ ስልክ ነው።
እሺ ትንሽ ጠብቀኝ።
አይ
እሺ ሶስት መቶ ብር ነው ያልከኝ?
አዎ፣ ሶስት መቶ ብር
እሺ ለ SantimPay አሳውቅልሃለሁ። እሺ ግን ትንሽ ጠብቀኝ።
አ ትንሽ ለ SantimPay አሳውቅልሃለሁ። ትንሽ withdraw እያስቸገረ ስለሆነ ነው ይገባልሃል።
አየሁ ወደ game መለስ። እሺ game game አይ ወደ game አይመለስም። already process ላይ ስለሆነ ወደ game አይመለስም።
እ ይገባልሃል account ወደ account። አዎ አይ አይ እሺ አመሰግናለሁ። አይ አይ